ጤና ይስጥልን። ቤት ቤት ቤቲ ነው የምልርዳው
ኦሮስ ወደ ድሮ እንዳደረጉና ብሎም እስካሁን አልገባም።
በዚህ ስልክ ነው።
አይ ዜሮ ስታይ
ስንት ብር ነው?
ስድስት መቶ ሀምሳ ብር
ዜሮ ዘጠኝ
እ ሰላሳ ዘጠኝ ዘጠኝ ሰላሳ ዘጠኝ
እ ሰላሳ ዘጠኝ ሀምሳ አምስት ሀምሳ አምስት ሰላሳ ሁለት ሰላሳ ስምንት ሰላሳ ስምንት እሺ፣ አንዴ ጠብቀኝ፣ check ላድርግልክ።
እሺ
ስድስት መቶ ሀምሳ ነው ያልከኝ አይደል?
አ
Hello ጥሩ እሺ፣ process ላይ ስለሆነ ነው። እኔ ለሳንቲምፔ ያሳውቅልሃለሁ፣ ይገባልሃል። እሺ፣ ትንሽ ጠብቀው።
እሺ እሺ እሺ።
ተደውልና አመሰግናለሁ። መልካም ቀን